Hello ጤና ይስጥልኝ Best Bet
Brother ሰላም ነህ?
አለን አለን። ሰላም ነው?
Jackpot ኡ balance ኡ አልገባህም እስካሁን።
Jackpot balance
አዎ ማ- ማታ በልቷ በ- Jackpot ID ነው።
ልከዋል አይደል? ID ውን
አ?
Jackpot የበሉበትን ID ልከዋል።
አዎ ብሩ አልገባህም አልኩህ።
ይገባል ይገባል። ትንሽ ጠብቁን እሺ። ይገባሉታል።
ከነገ
አዎ ይገባል።
ID ኡ ID ኡ ልንገረው።
ID ውን አልነገሩንም እንዴ?
አይ ማንም አልነገርም። ID ኡ እሺ ቴሌግራማችን ላይ ID ውን ይላኩልን እሺ።
እሺ እሺ አይ አይ